ቤዛ ነኝ። ሄሎ ሰላም ነው ቤዛ?
አለሁ። እንዴት ነህ?
አለን። ሰማንያ ሰባት ዜሮ አምስት ወደድን።
ሰማንያ ሰባት ዜሮ አምስት አዎ።
ምን ሆነብህ?
ለን ወጣ ገብቶ ነበረ ልጅ ሆነ
ማን ስምህ?
አቡበከር
አወቀ። የቆየ አቡበከር።
ኦርደር እኮ ነው ይሄኛው። ኦን ታይም እየተያዘ ይሆናል።
ኦን ታይም እየተስተካከለ
ሰማንያ ሰባት ዜሮ አምስት ነዋ ሳሚ።
አዎ።
አቡበከር on time እየተያዘ ስለሆነ ነው። እሺ የተሰራ order ነው።
እሺ።